ሄሎ ሰላም ጤና ይስጥልን። ብሽት ቤት ሰላም ነው ምናምን ሰላም ነው አለን። አሁን አንድ ሺ አምስት መቶ ብር ካሻውት አድርጌ አልገባልኝም።
የኔ ብሽት ቤት ስልክሽ ስልክህ ዜሮ ዘጠኝ ዜሮ ዜሮ
እሺ፣ ቆይ አንዴ። ዜሮ ዜሮ ስልሳ ሁለት እሺ ሰባ ስልሳ አምስት
ሺ አምስት ነው አይደል?
አዎ ያ አሁን ገብቶልሃል። እሺ check አድርግ። ስለደወልክ እናመሰግናለን። መልካም ቀን። እሺ